Hello ሰላም ጤና ይስጥልኝ። ቺፕቺፕ እባክዎ ምን ልርዳዎ?
ጤና ይስጥልኝ።
ሰላም።
ከትናንት ወዲያ
እም?
እ፣ የሚመለስ ነበር እስካሁን አልተመለሰልንም።
Refund ብር ነው የሚሉኝ።
አዎ እ፣ ይቅርታ ስልክ ቁጥሮትን ይነግሩኛል?
ዜሮ ዘጠኝ አስራ ሶስት ዘጠኝ አስራ ሶስት ሀያ ዘጠኝ ሀያ ዘጠኝ ስልሳ ሶስት አርባ አራት
Okay።
ዘይት እ፣ አልቋል ተብሎ ነው።
ዘይት አልቋል ተብሎ አዎ ኡመር
በዚህ ነው order ያደረጉት? ይቅርታ በዚህ አዎ፣ ቁጥር በዚህ ነው። አዎ አስራ ሶስት ሀያ ዘጠኝ ስልሳ ሶስት አርባ አራት አዎ
እዚህ ጋር ግን አልገባም። የቆየ ነው
ከትላንት ወዲያ ትናንት ወዲያ አዎ የበሀያ ሶስት ማለት ነው።
በሀያ ሶስት አዎ Okay ወርቅ አገኘው አዎ
ዘይቱ fail አድርጎ ነው አይደለ?
አዎ fail አዎ፣ አድርጎ ነው።
ለዛ ነው ያልወጣልኝ። Fail ያደረገ order ነው። አሳውቅሎታለሁ። ይቅርታ ይመለስሎታል። እ፣ የእሌኒ እና የእርሶ ነበር።
አዎ የለኝና የኔ ነው።
አዎ ይመለሳል። እሺ በጣም ይቅርታ።
እሺ